አዎ አስር ነኝ።
አቤት ሰላሳ አምስት ሰማንያ ሁለት ሊወጣልኝ አልቻለም።
ሰላሳ ስምንት
እሺ ቆይ አንዴ ሰላሳ አምስት ሰማንያ ሁለት ሰላሳ አምስት ሰማንያ ሁለት አዎ ከጣም ቤት ነው። ጣም ዳቦ ቤት ነው።
ቅድም ያሳወከኝ ወይ
ሄሎ
ወይ እሺ ቆይ አንዴ እዚሁ ጠብቀኝ። እና በሱ ፍቃድ ነህ?
አዎ አዎ እሺ በሱ ፍቃድ አስተላልፍልሃለሁ። አንድ ሰባት ደቂቃ ጠብቃቸውና ካልሰጡ ደውልልኝ።
እሺ
እሺ ቻው። እሺ